ኖላዬ ወይ እንዴት ነሽ?
ደህና ነኝ።
እንትን የጠቅላይ ሚኒስተሩን እዚህ ነው እንደ ያወጣሽው አንቺ?
እ?
እዚህ ነው ያወጣሽው የጠቅላይ ሚኒስተሩን?
አይደለም ምን አረመው አዎ ምን አረመው አገር አንተን እ፣ በሚኒስተር ጽህፈት ቤቱ የሚለውን በጠቅላይ እ።
ሚኒስተር ጽህፈት ቤት
okay እሺ አ- አለን እስቲ ክፈቺና ቴሌግራም ላይ ሮማን የሚለውን አውጪው እ?
ሮማን ሄሎ።
የሚለው እሺ ሮማን የሚለው ሚኒስትርስ የሚለውን እ፣ ከዛም ከላይ ጠቅላይ ሚኒስትር ትዩና እዛች ቦዲ ውስጥ ብቻ የተቀየረው ነው የሚቀየረው ጠየቀሽ የት ሄደች ነው አዎ ሀይሚን ጠይቃት።
እ አልሰማኝም እንዴ እ?
አይ ምን አላት ሰምተሻል። አይ ምን እስቲ ምን ምን አለ ምን አለ ምን?
ያንገናኝ ሙት አ አገናኝ እሺ አለች?
በኋላ እንደውልልሻለን እሺ
አልኳትኝ።